በዜና ሄሎ ጤና ይስጥልኝ። ሄሎ ሰላም።
ሰላም የኤችጄ ጣይቱ ቅርንጫፍ ሀያ ሁለት ማለት ነው። አክሱም የታደርስ ያለ ብራኝ
እሺ የት ብለን የደወልኩ አባዬ?
ወደ የእነሱ ስልክ ቁጥር ልትሰጥኝ የእነሱ ስልክ ቁጥር ልትሰጥኝ።
የአቢሲኒያ እና አዎ
አቢሲኒያ ሰማንያ ሶስት ዘጠና ሰባት ላይ ደውልላቸው።
ስንት ስንት አቢሲኒያ ባንክን አደለ ይፈራ
ማለት የአብ